Kronbylak saçar.
ಏನು Hello. Hello, hello, ነበረ? ከውዳቦይ ከማኒፋክቸሪ ነበር የምደውልልክ እ፣ ሚሊኒየም አዳራሽ ላይ ስልክን አግኝቼው ነበር።
ምን ስም- ከተም ነካ hello፣ አይሰማም
ይሰማል?
ስልክ ቁጥርን ሚሊኒየም አዳራሽ አግኝቼው ነው እና በ junior accountant ነት
አይደለም።
hello
አቤት በ junior accountant ነት እ፣ ነገ ፈተና አለክ። ዛሬ ትችላለህ። ዛሬም ከቻልክ ዘጠኝ ሰዓት ላይ መምጣት ትችላለህ።
የምን
hello
ይሰማል? የቱ ጋር
ትመ- ትች- ትችላለህ ዛሬ
የት?
ዘጠኝ ሰዓት ላይ ውዳ bicycle manufacturing።
አይ ዛሬ አልችልም።
እሺ ነገ ጠዋት እ፣ ሁለት ሰዓት ላይ
እሺ
እሺ፣ ትመጣለህ ካ አዎ እሺ። ለቡ መብራት ኃይል አርሴማ ፊት ለፊት ነገ
እ?
ለቡ መብራት ኃይል አርሴማ ፊት ለፊት
እሺ እሺ። ሁለት ሰው ነን እናንተ አዎ